ሄሎ
አሎ ተቋረጠ።
ሰላም ነው።
ሄሎ እግዚአብሔር ይመስገን።
ያው አጋጣሚ ነው ስልኩን ስሞክረው አ እ ምን አልከኝ?
አይ ስልክ የሞከርኩኝ አጋጣሚ እናንተ ገባልኝ።
እሺ ምን ነበረ? ምን ልታጽፍ?
አይ መሪያችን ስኪት ምናምን ነገር አለኝ። ስልክ ሞከርኩ ብያጭር እንትን ምንድን ምንድን
የደፊ ስኬት ነው ምንድን ነው የሚል እንትን እናንተ ስኬት ቴክኖሎጂ
አ አ
ይቅርታ ማወቅ ይቻላል አለ።
ምን ነበር?
አይ ማለት ስለ እናንተ መረጃ ለማግኘት አገልግሎታችሁ ምንድን እንደሆነ
እኮ ስኬት ቴክኖሎጂ ነው። ካሽ ሬጂስተር ማሽን ነው የሚሸጠው። ምን ልርዳ?
እ፣ cash register machine አ ደረሰኝ የሚቆረጥበት
አ፣ ገና እንደ አ
አይ በቃ እሺ፣ እንደዛ ከሆነ አመሰግናለሁ። እናት እንግዲህ እደውላለሁ።
ቻው